hello ወጌሻ YouTube
አዎ የወጌሻ ቀና ቁጥር ነው።
አንድ ክፍያው ስንት ነው?
ምን አሉኝ አባቴ?
የወጌሻ ክፍያ ስንት ነው ነው ምንሽ ትምህርቱ?
okay በ credit hour ነው። አንድ credit hour ሰባት መቶ ሀምሳ ብር ነው። ሀያ credit hour ነው አጠቃላይ አስራ አምስት ሺህ ብር።
okay አስራ አምስት ሺህ ብር ስንት ምን ያህል ጊዜ ነው የሚፈጀው?
ሶስት ወር
okay ሶስት ወር ነው የሚፈጀው?
አዎ
አይ ጥሩ በቃ ቦታው እዚሁ ሰሚት ነው ወይስ አያት ነው ወይስ የት ነው?
አያት ተስፎ ሞል።
እሺ ለመመዝገብ በዚሁ ነው የምደውለው?
አዎ ሲወስኑ ይደውሉልን።